ወይ ዮሐንስ እንዴት ነህ?
ዮሴ ነኝ ወይ? ሄሎ ሄሎ ዮሴፍ ነኝ ወይ? ወይ እየሰማሁ ሞሽ ኦርደር ሆኖብህ ነው።
ሞሽ ኦርደር ስልኩ ላይ የተጻፈውና ማለት ነው አጥብዬ ነበር ኤዲት ተደርጎ ማለት ነው። ሄሎ ከዛ ከስተመሯ በዚህ ስልክ ደውልላት ተብዬ ስደውልላት እሷ ያለችው ለሞቴል ነው ለሞቴል ለሞቴል አካባቢ ማለት ነው መገናኛ እዛ ሄጄ ሳልነግራት አሳ ነው እና አራት ወር ትሰጠኝ ሀያ አንድ ሺህ ምናምን ብር ነው ስላት ይሄ የእኔ ኦርደር አይደለም እቺ በመሀል ሌላ ሰው ስልክ ቁጥር ደወለ እና ቢዘኛ ነው የሚያወራው አልደረስክም ወይ አለኝ ከዛ እኔ ኧረ እኔ ፈረንጅ ስለሆነ በቃ እሺ ነው ያለው ስለው ሙላይት ሆቴል ላይ ስለዚህ እኔ አሁን ግራ ተጋባሁ በመሀል የሰጡኝ ቁጥር ሌላ ነው ምግቡ ሌላ ነው አሁን ከቢሮ ደውሎ ነበረ እስቲ ለፈርጣም ብሎኛል በኋላ ልመስ ነው ማለት ነው
እሺ ስለዚህ አሁን ለፈረንጁ መርጦ ማለት ነው ፈረንጁ ነው የምሰጠው ግን ላሳውቅ ብዬ
እሺ
እሺ